ጤና ይስጥልኝ ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ሁሉንም ጥሬ ማሳመሪያ ማዘጋት ፈልጌ ነበር አልዘጋሊ ብሎ እ፣ እሺ ይሄ ቴሌ አይደለም። እሺ ቤት ቤት ነው የደወልከው። ዘጠኝ ዘጠና አራት ላይ ደውል ለእንደሱ አይነት አገልግሎት
ዘጠኝ ጣራ ላይ እም፣ ዘጠኝ ዘጠና አራት ላይ ደውል። እሺ ተሳስተዋል። ይሄ ቴሌ አይደለም
ማደድ እ ዘጠኝ ጣራ አራትም ቢሮ ላይ ነው።
ዘጠኝ ዘጠና አራት ላይ ደውል። እዚህ እንደዚህ አይነት አገልግሎት አንሰጥም
እና ዘጠኝ ጣራ አራትም ቢሮ ላይ ነው።
እኮ። እሺ በቃ ሌላ ስልክ ካለ አጣራ። እሺ ይሄ ሌላ ድርጅት ነው።
እሺ በቃ እሺ
እሺ